Peter Terito. Oui. Et là.
ሄሎ
ጤና ይስጥልን በስት ቤት ሰላም ነው?
ሰላም ነኝ። ቴሌብሩ ባስኮዱ ስጠት ባስኮድ ተደጋግመን ማለት ነው እሺ
እ አይሰራም። አሁን ተዘግቷል።
ምኑ ነው ያለ የማይሰራው? ቴሌብር ቴሌብር ነው የማይሰራው?
አዎ passcode ኡ ስለረሳን ማለት ነው እሺ
ተዘግቷል። ስለ ተዘጋ በደውልልና እሺ okay። password አልሰራ block ነው ስትገባ ስትገባ password አልሰራ block ነው።
አዎ passcode ኡ በስህተት ድጋግ ብዙ ጊዜ ስለተደጋገምክ እ፣ በቃ ችግር የለውም እንትን በለው forget በለው እሺ forget password በለው።
አ አ በእንትን ላይ አይደለም ቤት ቤት ላይ ነው።
አዎ ቤስቱ ቤት ላይ አዎ በቴሌ ብሩ ቁጥር ነው እኮ የተሳሳትን ቴሌ ገንዘቡን ለማስገባት deposit ስንፈልግ ማለት ነው። deposit ማድረግ ስንፈልግ PIN ኑ መጀመሪያ መጨረሻኛ ጊዜ PIN ያስገባ ሲባል PIN ኑ ስለተረሳ እሺ PIN ስታስገባ
አዎ እም፣ እሺ
PIN ኑ ደግሞ ስለተረሳን በቴሌ ብር PIN ላይ ማለት ነው።
okay ብዙ ጊዜ PIN ስለተጠቀም- የተሳሳተብህ እሺ እ?
እንትን መቶ ሀያ ሰባት ላይ ደውልላቸው እሺ መቶ ሀያ ሰባት